ሰላም ጤና ይስጥልኝ ብሽት ቤት ሄሎ ሄሎ እንዴ ብር ሶስቱ ሶስት መቶ ገና አልተለቀቀልኝ እዝሮ ነው
እ እዝሮ ነው
አው ከአካውኑ ወጥተዋል። እኔ ቴሌ ብርም አልደረሰም።
እሺ ቤስት ቤት ስልክ ቁጥር የደወልክበት ነው።
አዎ
ጠብቀኛ እንዴ
Berperdas gitu lah. Kertas atau yang beli beli itu kertas aja sih. Ya? Apa dia?
እሺ ትንሽ ሲስተም ችግር ገ- ተፈጥሮ ስለነበር ነው እና ቶሎ እንዲገባ አሳውቅላለሁ። እሺ ትንሽ ታገሱ።
ትንሽ ልጠብቀው።
አዎ ጠብቀው።
እሺ እሺ መልካም ቀን።
እ